ጤና ይስጥልኝ።
አብሮ ይስጥልኝ።
ከዊፕላስ ሶሉሽን ደውለው እኛም ስኬች ላይ ተመዝግቦ ነበር።
አዎ አዎ።
አሽከርካሪ ኖት ወይስ ተጠቃሚ?
አይ ተጠቃሚ ነኝ፣ ተጠቃሚ ነኝ።
እሺ፣ አሁን እርስዎ የተመዘገቡት አሽከርካሪዎች እና service የሚሰጡ የሚመዘገቡበት ላይ ነው።
okay አገልግሎታችን ለመጠቀም ከሆነ ዊፕላስ ሶሉሽን user የሚል አለ።
አዎ።
እሱን አውርደው መጠቀም ይችላሉ። application ኑ ላይ አርባ አራት service ኦች፣ ትራንስፖርት፣ ታክሲ ከፈለጉ ሶስት መቶ ሀምሳ game ኦች አሉ። እነዚህ መጠቀም ይችላሉ።
እሺ እ፣ በተጨማሪ ደግሞ አሸናፊ የሚያደርጉትን referral code ያገኛሉ።
እሺ።
እሺ፣ መልካም ቀን። እሺ፣ አመሰግናለሁ።